Hello ጤና ይስጥልኝ። ቃል ኪዳን ከ BestBet ምረጠው
ማለት ተቋርጦ ነበረ ጨዋታው።
እሺ postponed የሆነ ነው። postponed የሆነ የተራዘመ ጨዋታ ነው። እሺ ticket ID ውን ይንገሩን እስቲ። ticket ID ወይ cashier code ኡን ይንገሩን። እሺ
በቁጥር ነው የቆጠረው። በስንት ቁጥር ነው? አይቲ አይዲው የለም።
እሺ cashier code ኡስ እ cashier code
cashier code እም
Okay።
ticket ኡን ሲከፍቱት እኮ ያገኙታል።
እኮ አዎ፣ ከፊቱን ከፍቼዋለሁ።
እሺ
cashier code ሚል የለውም።
ከታች መጨረሻ ላይ ከባርኮዱ በታች አለ።
መጨረሻ ላይ ያዘው
ትኬቱን ከፍተውታል አይደለ? ሙሉ ጨዋታዎቹ አዎ፣ ዝርዝር በአካውንት የ- ነው በአካውንት ነው እንትን ያልኩት እኮ።
እኮ በአካውንትም ቢሆን ትኬቱን ሲነኩት እኮ ይከፍተዋል። እሺ ጨዋታው ሀያ አራት ሰዓት ሞልቶታል። የተራዘመው እ እ የተራዘመው ጨዋታ ሀያ አራት ሰዓት አ- ሞልቶታል
አዎ ሞልቶታል።
እኮ። እሺ እንደዛ ከሆነ ይንገሩኝ። እሺ
ወይ እሺ፣ መልሼ ልደውል እንደዛ ከሆነ።
እሺ፣ ቻለልሽ። መልካም ቀን።